ጤና ይስጥልን። ቤስት ቤት ረዴት ነው የሚደርደው?
ጤና ይስጥልኝ። ሰላም አደርሽ።
ሰላም ነው።
withdraw አድርጌ ነበር እንሰማ እንትን አልገባልኝም ብሩ።
እሺ የቤስት ቤት ቁጥር አሁን የደወልክበት ነው?
አይ አይደለም።
እሺ ንገረኝ። ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሶስት ሀያ ሶስት አስራ ሁለት አስራ ሁለት ሰላሳ ስድስት አስራ ሰላሳ ሰባት ስድስት አስራ ሰባት እሺ አስራ ስንት ብር ሰባት ነው?
አስር
እሺ አስር ሺህ አ። ወይ ዘ-
አመሰግናለሁ።
የተፈላለዩ ከለሮች ኖረ
ረዴት ወደ ቴሌብር account ክ ነው አይደለ? ወደ- ወደዚህ ዜሮ ዘጠኝ ሀያ ሶስት አስራ ሁለት ሰላሳ አዎ፣ ስድስት ወደ ቴሌብራ ወደ ቴሌብራ።
confirm አድርጌልሃለሁ። ገብቶልሃል። እሺ check አድርገው።
እሺ፣ አመሰግናለሁ። እናቴ። እሺ፣ thank